hello
አቤት ጤና ይስጥልኝ። ምን ልርዳ?
አልባስጠልን
ምን ልርዳ? እንግዲህ
እንትን አይደል ስልኩ የበስት ቤተሰብ ትክክል።
አዎ፣ ማታ የሆነ እንደዚህ withdraw አድርገ ነበረ እና እም፣ ስንት ብር ነበር?
አስራ አምስት ሺህ እሺ አስር ሺህ እና ከዛ በላይ ሲሆን እኛ ነን approve የምናደርገው ለ security። ስለዚህ approve አደረግልሃል በዚህ ቁጥር ነው ቤስት አዎ፣ ቤት?
አዎ፣ አዎ።
እሺ check እያረኩልን ነው። አንዴ ጠብቀኝ።
እሺ
hello አቤት
እም፣ ወደ ራሱ ቁጥር አይደል?
አዎ፣ እቺ አዎ፣ አዎ።
እሺ ገብቷል። እሺ አሁን እሺ።
message ይልክልሃል።
እሺ፣ እሺ።
እሺ መልካም ቀን።